ዶክተር akkam jirtu?
እንዴት ነሽ?
Nagumaa.
ደህና ነኝ። አይ እንግዲህ እዛ ምን ነው ማንን አግኝተሽ ነው? jirtu ብሎ ነው ዋጋውን ያገኘው። ዋ ብትቀርብሽ ይሻልሻል። ዋ እንዳይሰጥሽ ድሮ ነው እንጂ አሁን ድሮ ነው እንጂ እንደዛ እንደ አሁን አይደለም። እና- ለእኔ ሳያቅ በፋራው ጊዜ አሁን ቢሆን ይሻለው ነበር አይደል?
አዎ።
እንዴት ነሽ?
ደህና ነኝ እግዚአብሔር ይመስገን።
ሰላም ነሽ?
ደህና ነኝ። እንዴት ናችሁ እናንተ?
አለ እኔ የምልህ እ።
ተቁላልቶ ይምጣ ተከልሶ ይምጣ፣ እሱን ለማወቅ ነው እኔ አይ፣ ደወልኩት።
ተቁላልቶ ለመውሰድ ይደፋል።
አይመችሽም አይደል?
አይመችም፣ አይሆንም።
አዎ ይዘሽ ለመሄድ ስለማይመች አዎ፣ አይመችም።
በቃ ትንሽ ገልበጥ ገልበጥ አድርጌው አ።
ላውጣው ማለት ነው። ጨምሬያለሁ ስጋውን።
በቃ እሺ፣ እሺ፣ በቃ እሺ፣ ታ- እንቁላሉ አይላጥ፣ እንደዚሁ ድፍኑን ይሁን።
እሺ፣ እሺ፣ በቃ እሺ፣ ታል እሺ፣ በቃ ቻው።
ቻው፣ እሺ።